ጤና ይስጥልኝ ሮዛ ነኝ ባኮ ምድር ነው
አሎ ሲስታ ጤና ይስጥልኝ
አዎ በፎርደናል ፎርደናል
ምን አሉኝ ዲቦዝ አሎ አሎ ድምፆት አይሰማም ደንበኛችን ምን አሉኝ
አሎ
ይሰማዎታል ደንበኛችን
አሎ
ደንበኛችን ድምፆት የተቆራረጠ ነው ምን አሉኝ
ዲቦዚቱ እንደዛ በሲቢ ብሩ
እሺ
ከዛ ሲቢ ብሩ አስመጣ ገሙ ቶረሽ በርክ ነው እንደዚህ አይገባም
እሺ ከየት ነበረ እ ወዴት ነበር ዲፖዚት ያደረጉት
ናይት እንደዚህ ሶስት ሰበዛ ማለት
የት አሉኝ ደንበኛችን
ናይት ላስት ናይት ትናንትና ትናንትና ማታ ነበረ
ላስት ናይት ነው ዲቦዚቱ አይገባም ማለት ነው ሲቢ ብሩ ሳስወጣ ዲቦዚቱ አይገባም እሺ ከየት አራት ከየት መቶ ነበረ ወዴት ቤቲንግ ሳይት ነው ያደረጉት ሰበዝ በርክ ነው
ወዴት አሉኝ ደንበኛችን ድምፆት አይሰማም